hello ሰላም ጤና ይስጥልን። በፊት ቤት አዎ እሺ፣ ምን ነበር
account ችግር ችግር አለው ምን ነበር ችግሩ?
እም፣ ከ- ከሁለት ቀን በፊት እ፣ ትናንትና ማታ ስንደብር ጊዜ ምን አልከኝ?
የኔ account አሁን መግባት አልችልም።
password ረስተህ ነው አዎ
እኮ forget password በለውና ከላይ በከፈትክበት ስልክ ቁጥር message ይገባልሃል። እሱ message እንደ password ተጠቀመው። አረ እባካችሁ የጠፉለት ነው።
ሲገባ ደግሞ password ሲቀይር ደግሞ የነበረው ገንዘብ የለም።
እኮ password ህን የሚያውቀው ከሆነ ይወስድብሃል።
ተረው የኔ ብር ምን ላድርግ አሁን?
እኮ password ህን ቀይረውና ተጠቀም። ከዚህ በኋላ password ህን ከማንም ጋር share አለማድረግ ነው።
ነው እንደ አዎ
እሺ password ህን change password በለው እሺ።
እሺ